ዓለም የኔና አንቺ በፍቅር ያሳለፍነው አይነሳ አይቀር ናፍቆትሽ ቦረቦረው አንጀቴን ምነው መተሽ ብታዪው ጭንቀቴ ዓለምን እናንቺ መስክ ላይ ተጋድመን የተጫወትናቸው በፍቅር ሰመመን ምንድን ተባብለን ተወያይተን ነበር ተረስቶሽ እንደሆን እንደ ቀላል ነገር ምንድን ተባብለን ተወያይተን ነበር ተረስቶሽ እንደሆን እንደ ቀላል ነገር ዓለም የኔና አንቺ በፍቅር ያሳለፍነው አይነሳ አይቀር ናፍቆትሽ ቦረ ቦረ አንጀቴን ምነው መተሽ ብታዪው ጭንቀቴን ዓለምን እናንቺ ያየናቸው ቦታ በፍቅር ተውጠን በሳቅ በፈገግታ እኔም ትዝ እያለኝ እየባባ አንጀቴ እያለቀ ሄዷል ፍጹም ሰውነቴ እኔን ትዝ እያለኝ እየባባ አንጀቴ እያለቀ ሄዷል ፍጹም ሰውነቴ ዓለም የኔና አንቺ በፍቅር ያሳለፍነው አይነሳ አይቀር ናፍቆትሽ ቦረ ቦረ አንጀቴን ምነው መተሽ ብታዪው ጭንቀቴን ዓለም የኔና አንቺ በፍቅር ያሳለፍነው አይነሳ አይቀር ናፍቆትሽ ቦረ ቦረ አንጀቴን ምነው መተሽ ብታዪው ጭንቀቴን መጥቼ እንዳላይሽ ስፍራው ስለራቀ አንጎራጉራለሁ እንባዬ ያነቀኝ ዓለም የኔና አንቺ ብዙ ነው ሚስጢሩ ቢወራ መች ያልቃል እንደዚህ ባጭሩ ዓለም የኔና አንቺ ብዙ ነው ሚስጢሩ ቢወራ መች ያልቃል እንደዚህ ባጭሩ ዓለም የኔና አንቺ በፍቅር ያሳለፍነው አይነሳ አይቀር ናፍቆትሽ ቦረ ቦረ አንጀቴን ምነው መተሽ ብታዪው ጭንቀቴን ዓለም የኔና አንቺ በፍቅር ያሳለፍነው አይነሳ አይቀር ናፍቆትሽ ቦረ ቦረ አንጀቴን ምነው መተሽ ብታዪው ጭንቀቴን ምነው መጥተሽ ብታዪው ጭንቀቴ ምነው መጥተሽ ብታዪው ጭንቀቴ ምነው መጥተሽ ብታዪው ጭንቀቴ ምነው መጥተሽ ብታዪው ጭንቀቴ